ጤና ይስጥልኝ። Hello ጤና ይስጥልኝ።
Hello
ከድር ገበያ ነበር የምደውለው። ከድር ገበያ ነበር የምደውለው።
እሺ አሽና እኛ ጋር አጋር ለመሆን ተመዝግበው ነበረ።
አዎ ተመዝግቤያለሁ።
ጥያቄ ካሎት አግዞታለሁ።
አዎ፣ ጥያቄ እንትን አንዴ ስለ dashboard ኡ አሰራሩ ምናምን እፈልግ ነበረ።
እሺ ቪዲዮ ልላክሎት እሱን የሚያሳይ
እ? እ?
እሱን ስለ እሱ ቪዲዮ ልላክሎት።
አዎ ከቻ ካለ በደንብ የሚያብራራ ነገር ካለ ቪዲዮ ብልክልኝ ደስ ይለኛል።
በቃ እሺ እሺ እልክሎታል።
አዎ እሺ